hello እንደት ነበር? ብር ወደ ሁሉ ስፖርት ልኬ አልለቀቀም ነበር። አመልክቼ ነበር። እስካሁን መፍትሄ አልተሰጠኝ። ምንድን ነው እኮ መፍትሄ ሲሰጡት እኮ ቴሌግራም ላይ ነው የምናሳውቁት። እዛው ላይ ይጠብቁ።
እ እ
መፍትሄ ሲሰጡት ቴሌግራም ላይ ነው የምናሳውቁት። እዛው ላይ ይጠብቁን አዎ ሳምንት ሆነኝ እኮ ለዛ እኮ ነው እዛው ላይ ቴሌግራም ላይ ይጠብቁ ይጠብቁ። ገና ቴሌግራም ጽፌ ልጠብቅ ወይስ
አይደለም እዛው ላይ ገና እዛው ላይ አይደለ ያሳውቁን።
አሳውቂያለሁ በቴሌግራም እና አዎ እኮ ስናሳውቅ እዛው ላይ ይደርሶታል እኮ message።
ነው አዎ
እሺ